ጋብዥ አንጀት ሲታጠፍ ምሳ ብለሽ ጋብዥ አንቺ ልቤ እኮ ነው ስንቅሽ ይሁን ያዥ አንጀት ሲታጠፍ ምሳ ብለሽ ጋብዥው ሆነው ስንቅሽሁን ያዢው አንጀት ሲታጠፍ ምሳ ብለሽ ጋብዢው ስፍራው ጉራንጉር ነው ያለሽበት ሰፈር አይሻልሽም ወይ የልቤ ላይ መንደር አንቺ ልቤ እኮ ነው ስንቅሽ ይሁን ያጅው አንጀት ሲታጠፍ ምሳ ብለሽ ጋብዥው አንቺ ልቤ እኮ ነው ስንቅሽ ይሁን ያጅው አንጀት ሲታጠፍ ምሳ ብለሽ ጋብዥው ወፌ ሆይ ብረሪ እያት ያቺን ድሃ እምባዬን አጠጫት ጠምቷት እንደ ውሃ ብቻሽን ለምን ነው የጀመርሽው ጉዞ ልቤ ቢከተልሽ አይዘልቅም ዘንድሮ አንቺ ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት ሲታጠፍ ምሳ ብለሽ ጋብዥው አንቺ ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት ሲታጠፍ ምሳ ብለሽ ጋብዥው ካረፍሽበት ቦታ ከተቀመሽበት ከራበው ልብሽን ልቤን አቅርቢለት በፍቅር ተርቦ ልብሽ መቼም አይድን ልቤን በእጅሽ ቋጥረሽ ያጅው ስንቅሽ ይሁን ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት ሲታጠፍ ምሳ ብለሽ ጋብዥው አንቺ ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት ሲታጠፍ ምሳ ብለሽ ጋብዥው ካረፍሽበት ቦታ ከተቀመሽበት ከራበው ልብሽን ልቤን አቅርቢለት በፍቅር ተርቦ ልብሽ መቼም አይድን ልቤን በእጅሽ ቋጥረሽ ያጅው ስንቅሽ ይሁን ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት ሲታጠፍ ምሳ ብለሽ ጋብዥው አንቺ ልቤ እኮ ነው ስንቅሽ ይሁን ያዥው አንጀት ሲታጠፍ ምሳ ብለሽ ጋብዥው